ሰማንያ ሶስት ሰማንያ ሶስት ሰማንያ አራት ዘጠና አንድ አስራ ሁለት ዘጠና አንድ አስራ ሁለት
hello
ሁለት ሺህ ብር አሁን hello።
ሁሉ ስፖርት ነው ባኮ ምን ልርዳዎት?
ግብር አስገባ እንትን ነበር ትላንትና withdraw ብዬ እም፣ ወደ ቴሌ ብር ብሩ አልገባልኝም እና ቴሌግራም ላይ attach ላደርግላችሁ ብዬ እንትኑ ጋር history ው ጋር ገብቼ ማለት ነው detail ኡን አያሳየኝም። normal ዝም ብዬ screenshot አድርጌ ልላክላችሁ።
እ፣ የብሩ መጠን ምናምን ያሳያል።
የብሩን መጠን ያሳያል። አዎ፣ ግን normal history ው ጋር ገብቼ transaction history ው ጋር ገብቼ ሳየው successful ነው የሚለው፣ ግን ወደ ቴሌ ብሬ አልገባም።
እሺ እሱን ነው screenshot አድርገው ቴሌግራማችን ላይ የሚልኩልን።
normal detail ኡ ጋር መግባት አይጠበቅብኝም።
አዎ፣ detail አዎ፣ አያስገባም።
እሱን ብቻ።
እሺ፣ እሺ።
እሺ፣ መልካም ቀን